በፊት ሰላም በጣም ጠብቀንም ስራዎችን ያሳውቅላል።
የቱ ጋር ነው የጻፍኩት? በእናትሽ ሀሱ
ሄሎ ጤና ይስጥልን። ፒዛ ሀስ ሴንቸሪሞ
ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ከብዩ ነበር።
እሺ ምን ነበር?
እሺ አይ ኦርደሩን እንዳሰሩት ነው ዘጠና ስምንት ሀምሳ ሁለት ሀያ ሶስት አይሰራ።
አዎ ይቅር። እሺ እሺ እሺ እሺ አመሰግናለሁ።
እሺ እሺ